Hello Hello ዶክተር
ሰላም ድጋሚ ዜሮ ዘጠኝ አንድ ሁለት አንድ ሁለት
ሰባ ስድስት ሰባ ስድስት ሰማንያ ስምንት ሰማንያ ስምንት ስልሳ አንድ
እሺ መች ይመጣሉ?
እ፣ እርግጠኛ አይደለሁም። እሷም እ፣ የሆነ እ፣ ብቻ እስከ ሶስት አራት ቀን እሺ
እ፣ ከዛ ደግሞ እ፣ በዚህ ተማ ማን ነው እ፣ እሷ የምትጠይቀው ነገር ካለ አዎ ሰማንያ ስምንት እ፣ ሰማንያ አንድ እ፣ ሰማንያ ስምንት አ፣ ሰማንያ አንድ ሰማንያ ስምንት ላይ አዎ ደውላ ትጠይቃለች ማለት ነው።
እሺ ችግር የለም OK እ፣ ወደ sales እንትኖችም አ፣ እ፣ ለሽያጭ አማካሪዎች።
refer ማድረግ ካለብህ አዎ
እሱንም እ፣ እሱንም እ፣ refer ታረጋታለህ ማለት ነው።
It's OK አንዳንድ information እ፣ አንተ በ- ብዙ ጊዜ እዚህ ላይ ከሆንክ አዎ እ፣ ጠይቀህ እ፣ ready ታደርጋለህ። እሷ ትደውላለች።
እሺ እሺ Thank you እሺ thanks a lot መልካም ቀን